ሄሎ ጤና ይስጥልኝ። ቃል ኪዳን ከሚስት ቤት ምን ልርዳው?
አብሮ ስጥልኝ ከበስ በት ወደ ቴሌብር እያ- ወደ ባንክ እያስተላለፍኩት እሺ
ወደ በስልክ ቁጥር ነው።
አ በዚህ ቁጥር አይደለም።
እሺ ቤስት ቤት ስልክ ቁጥሩን ንገሩኝ።
እሺ ቁጥር በጣም ዘጠኝ አርባ አምስት እሺ
አስራ ሶስት አስራ ሶስት
ሰማንያ ሰማንያ ሰባት እሺ
ሀያ ስምንት
ስንት ብር ነው?
አምስት መቶ እና አንድ ሺ አንድ ሺ አምስት መቶ የመቼ ነው?
ሰኞ ማለት የሰኞ እሺ አንዴ እሺ ወደ አንድ ሺ አርባ ስምንት አርባ ስድስት ሰማንያ አንድ ሰላሳ ስድስት አንድ ነው የሚልኩት።
አይ ወደ account በዚህ መለስና እንደገና ለመጫወት ፈልጌያለሁ።
እሺ መለስ አምስት መቶ ብሩ
አንድ ሺም አምስት መቶም አንድ ሺ አምስት መቶም አምስት መቶም ይመለስ ሁለቱም እሺ ወደ እዚህ ጋር መመለስ የምችለው አ- አምስት መቶ ብሩንና አንድ ሺ አምስት መቶ ብሩን ነው።
አዎ መለስ?
አዎ ይመለስ።
እሺ አሁን ተመልሷል። እሺ check ያድርጉት።
እሺ እሺ መልካም ቀን።
መልካም ነው።